አለ ጤና ይስጥልኝ።
አብራ ይፈልም ወደ ሁሉ ስፖርት የላኩት ብር ነበረ እና እስካሁን አልገ- አልገባልኝም። ቴክስት መጥቶኛል ግን
አዎ አቶ አበሲሉ እንግዳይ ኖት።
ገና ቴክስት እኮ ልልቸዋለሁ። አዎ ገና ስክሪንሻት ላኩልን ብለን ቁጥር ሰተኖት ነበረ።
አያሳይም እንዴ እዛ እንደተላከ አያሳይም? ምን አስፈለገ?
ያስፈልጋል ደንበኛችን ስክሪንሻት
አጋጣም ደልቸዋል።
አላገኝ- አጋ- አጋጣም ተደልተዋል። ለዛ ሰ
ወደ ቴሌብር ደውለውም ማስላክ ይችላሉ። ደንበኛችን
አ?
ማስላክ ይችላሉ፣ ማውረድም ይችላሉ ከቴሌብር
ኦኬ